ሰላም ጤና ይስጥልን ቤተሰቦች።
Hello.
ጤናው ሰላም ነው?
እም፣ እንትን ደግሞ ስትረጂኝ እሺ አባቴ ምን ልርዳ?
ገንዘብ እ፣ bet bet ስንጫወት ነበረ ታውቃለህ።
እሺ ወደ account ለማስገባት ስንል እ፣ ተሳስተን ወደ ሌላ ቦታ ሄደች። የት እንዳለች አናውቅም። መሀል ነው ያለች።
እሺ ስልክህን ንገረኝ እስኪ።
እም፣ ዜሮ ዘጠኝ አርባ እሺ።
እ፣ አዎ፣ ዘጠኝ እሺ
ዜሮ ሁለት
እሺ
ስልሳ ሁለት እ
ሀያ አምስት ሀያ አምስት አዎ ዜሮ ዘጠኝ ስንት እ Hello ዘጠኝ ዘጠኝ ዜሮ ሁለት እሺ ስልሳ ሁለት እሺ ሀያ አምስት ሀያ አምስት ሀምሳ አራት
መቼ ነው?
ከትናንት ወዲያ ከትላንት ወዲያ አዎ።
ስንት ብር?
ዘጠኝ መቶ ሀምሳ ብር ነው።
እሺ አንድ ደቂቃ ጠብቀኝ።
እሺ